ይልም hello፣ አቤት።
ሰላም ነው።
አለን ሰላም ነው። እንዴት ነህ?
ሰላም ነኝ። እግዚአብሔር አለን።
ይመስገን።
ተደውሎ ነበር።
መቼ አሁን አሁን ተደውሎ መልሼ የደወልኩልክ።
እ
አሁን ተደውሎ መልሼ የደወልኩልክ። መልሼ የደወልኩልክ። አዎ፣
በስንት ቤት
በዚህ ቁጥር
በዚህ ቁጥር እም
እኔ አልተደውልኩም፣ ሳስታል
እሺ